ሄሎ ሄሎ እንትን customer ስልክ ያነሳልኝ አይደለም።
order ነበር ንገረኝ።
እሺ ሀያ አራት አስራ ዘጠኝ ሀያ አራት አስራ ዘጠኝ አስራ ዘጠኝ ስም ማን ነው?
ሱራፌል ሱራፌል። እሺ ሀያ አራት አስራ ዘጠኝ ነው ያልከኛ። ሳውቄ እልሃለሁ ከአስር ደቂቃ በኋላ መልሰህ ደውልልኝ። እሺ
እሺ ልደውልልሽ መልሼ መልሰህ ደውልልኝ ሱራፌል።
እሺ እሺ
እሺ